没了。ወይ ወይ ወይ ወይ ቀስ
እንዴት ነህ? ሰላም ነኝ ሰላም ነው። እንዴት ነው ስራ?
አለሁልህ። እንድ ምንድን ነው የድሬ መሶቡ አልተሰራም ያልከው? ኦርደር እየሰሩት አይደለም እንዴ?
ኧረ እየሰሩት አይደለም ገና መብራት ራሱ ስነ ስርዓት የለም። ገና ባሉ እኮ ራሱ እዚህ አይደለም እህ
መብራት የለም።
እሺ፣ ታገናኘኛለህ? አንድ ሰው ስልካቸውን አለ
Hello Hello ናቴ አቤት ደህና ነው።
አለሁ እግዚአብሔር ይመስገን። በ order number ሀያ አንድ ስልሳ ዘጠኝ የታዛችሁት እየተሰራ አይደለም እንዴ? አንድ አ- የአገልግል ፍስክ እና እንቁላል በስጋው አሁን ነው ዘግይቶ ኔትወርክ መሰለኝ አቆይቶብን አሁን ነው የደረሰን፣ ግን እየተሰራ ነው።
አይ በቃ cancel ይሁን። እሺ ና thank you።
cancel ይሁን አዎ cancel ይሁን።
እሺ፣ እሺ።
አገናኘኝ ይቅርታ driver ኡ ሄሎ ኢሳያስ ወይ ወይ ስላለ ወይ በቃ ካንስል ነው። እሺ
እሺ እሺ።
እሺ እሺ ኢሳያስ